hello ሰላም ጤና ይስጥልኝ። ሄሎ
ሄሎ
ዶንኪ ቲዩብ ነው ምን ልርዳዎት?
hello።
ዶንኪ ቲዩብ ነው ምን ልርዳዎት? ይሰማዎታል?
አዎ
እሺ ምን ልርዳዎት?
ገንዘባችሁ
ምን አሉኝ?
ገንዘብ
ሄሎ
ሄሎ
ምን አሉኝ?
ገንዘብ
ይቅርታ ድምፆት አይሰማም።